ምን አልሆነ ተቋረጠ።
እኔ እንጃ አላውቅም።
እና ወጥ ልሰራ እ ሌሎች እያዘጋጀው ውሃ እየቀዳው እኔ እኮ በቃ በጣም ጎበዝ ሆኛለሁ። በቃ አንበሳ ሆነሽ ማንም አልቻለኝም።
አልተቻልሽም እ?
አልተቻልሽም አንቺ ውይ ኧረ ደከመኝ። እስማ እኔ ማለት እ?
ይደክማል ትንሽ ደከመኝ በጣም ብልጭት አለኝ። ግን እ።
አማራጭ ስለሌለኝ ነው። እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን እምትይ እንዴት ናችሁ እናት አለ እንዴት ሰላም ናችሁ?
ብዙ ጋር ተደወልሽላት አዎ አልደወልሽላት ትናንት ደወልኩላትና እ.
ነገርኳት ስለቤቴ። ሰምታለች ለካ ደውዬላት ነበር።
ሰለሞንም አለችኝ።
ሰምቶ ሰምቻለሁ እኮ ሰለሞንም እኮ ደውሎ ጠይቂያት ብሎ ደወለልኝ ትናንትና ጠዋት።
አዎ፣ ኧረ አዎ፣ ሰምቻለሁኝ አልኩት አዎ፣ ደው- ደውላል እና ነገ ከቻልሽ ስላት መጀመሪያ አልችልም ብላ ነበር፣ ግን ለቤቲ ብለሽ ስላት ጊዜ እሺ በቃ ከቻልኩኝ ነው ብላኛለች። እንደዋወላለን የምንሄድ ከሆነ አንቺ ምትችይ ከሆነ ማለት ነው።
ምን ምን ምን ከቻልሽ ማታ እንሄድ ተባብለናል አዎ አዎ አይ እኮ እሱ ምንድን ነው የማትች እሷ እኔ ምን- እንጃ አላውቅም። በብቀር ምን ትለኛለች፣ ትቀየመኛለች ባሌ ደስ አለች ምን ሆና ነው መስለኝ ጊዜ ግን ነውር ነው አልኳትን እም፣ ለቤቲ ስንል ብንሄድ መስፍንም ደስ ይለዋል ብላ እ።
እሺ በቃ ግን እንዳይመሽብኝ ምናምን አለች።